Hello ጤና ይስጥልኝ ቃል ኪዳን ከፊስ ሰላም ናቸው።
ሰላም ምን ሊወቅተው game እየጫወትክ የነበርክ ማታ እሺ
በዘጠና ብር አንድ ሺህ ላይ ወረደች። ብሩ አልተጨመረም።
ምን አሉ
በዘጠና ብር በሰላሳ ብር እያወስክ ነበርኩት።
እሺ
ብሩ አልተጨመረም። ሺህ ላይ ወረደች።
እሺ win ያደረጉበትን screenshot አድርገው ይላኩልን ቴሌግራም ላይ እና እናየዋለን።
ያው ክፍት ቦታ አለ history account ውስጥ ራሱ ክፍት ቦታ አለ። screenshot አላደረኩም ግን ምን አሉ
screenshot አላደረኩም።
እኮ አሁን ገብተው account history ላይ ገብተው check አድርገው ይንገሩን ወይ ይላኩልን፣ screenshot ኡን ይላኩልን ቴሌግራም ላይ እና እናየዋለን።
account history አዎ እሺ እሺ መልካም ቀን።